Hello
ሰላም ጤና ይስጥልኝ ሊቅ Tutorial
አዎን
ሀዊ ይባላለሁ ከ We Plus Technology Solution ነው የምደውለው We Plus አዎ
Okay
ድርጅታችን We Plus Technology Solution አዲስ መተግበሪያን በመያዝ ወደ ገበያ መጥቷል እም፣ በዚህም መተግበሪያ ላይ ከሀምሳ በላይ የተለያዩ አገልግሎቶችን በአንድ ላይ ማግኘት የሚያስችል ሲሆን ከምንሰጣቸው አገልግሎቶች መካከል ደግሞ የ tutorial አገልግሎት አንዱ ነው
Okay
እና እርስዎም ድርጅቶን ይህንን አፕሊኬሽን በማስተዋወቅ ስለሚሰጡት አገልግሎት እና ስለ schedule ኣችሁ በማስተዋወቅ ይችላሉ
ጥሩ መ- ተጨማሪ መረጃ ማግኘት የምችልበት እንዳላችሁ site አላችሁ አዎ
ጥሩ እ- We Plus የሚለው ወይም አዎ We Plus Tech- We Plus Solution
Okay
Play Store ላይ We Plus Solution Provider
Okay በሚል ይመጣል። Application link text መላክ እችላለሁ እዚህ ስልክ ላይ አ SMS በቃ እዚህ ስልክ ላይ እልካለሁኝ። ማንኛውም ጥያቄ ካላችሁ ሰባ ሶስት ሰላሳ ሰባ ሶስት ሰማንያ ወይንም ደግሞ text ኡን በምልክበት ስልክ ደውለው መጠየቅ ይችላሉ።
ጥሩ
እሺ፣ አመሰግናለሁ። መልካም ቀን።
አላችሁ